ሄሎ
hello፣ አቤት።
Mr and Mrs George ነው። ከ BeU Delivery ነበር የምደውለው።
እሺ
በ order number 85 7100 order ታዛችሁ ነበር አይደለም?
አ
መብራት ጠፍቷልና order ኡ መሰራት አይችልም ብሎኝ ነበረ driver ኣችሁ እርሱ።
አዎ እሙዬ፣ ምን እናድርግ? በእናትሽ ስለዚህ በቃ cancel አድርጉት። እሺ።
ሌሎችንም order ኦች
አይ ይሄንን ይሄንን 7100
okay አባባል የገባሽ አሁን ለምሳሌ አንድ order ጋር ማለት ነው ብዙ item ኖሮ አንዱ ብቻ ready ካልሆነ ነው የምናደርገው።
እ ማለት
ለምሳሌ እ ኬኮች አሉት ይሄ order ላይ ቱሩሱ ግን በመብራት ምክንያት ልንሰራው አልቻልንም። ስለዚህ ኬኩን ነው ስለዚህ cancel የተወሰነውን ሰርታችሁታል ነው።
አዎ ኬኮች እኮ ready ናቸው። ቱሩሱ ደግሞ የትኛውን ready- ያልሰራው?
ቱሩሱ
እሱ ብቻ ነው ያልተሰራው?
አዎ
እስኪ አንዴ እሺ፣ አንዴ ቆይ ጠብቅ መስመር እሺ እሺ